hello ይቅርታ ባትሪ ዘግቶብኝ ነው እያወራሽ እሺ ችግር የለውም አብዱል መሊክ ነህ አ
እሺ አብዱል መሊክ አንዴ እደውልልሃለሁ እሺ እኔ እሺ እና በሌላ order ኡ እኔ ጋ ይቆይ አ
አዎ order ኡ ወይ እኔ ጋ customer check አድርገዋል ድጋሚ
ማን customer ኡ እ አ ሁለቴ ነው የደወልኩለት ደርሼ እኮ ሰፈሩ ደርሼ ነው የደወልኩለት የነበረው ከዛ እኔ እኮ ሌላ ቦታ አዘዝኩኝ cancelled ብሎኛል ምናምን አለ
እሺ አንዴ ሶስት ደቂቃ ስጠኝ ሶስት ደቂቃ እሺ ችግ- ችግር የለም እሺ እጠብቅሻለሁ እሺ።